ይስጥልን።
ጤና ይስጥልኝ። ኢቴሴ በራ መረጃ ማዕከል እባክዎት የሚደርደሩት?
ትኬት ሊቆርጥ ፈልጌ ነበር።
እሺ ከየት ወዴት ነበር የፈለጉት?
ከኢትዮጵያ ወደ ቤይሩት።
ወደ ቤይሩት።
አዎ፣
እሺ አንድ ደቂቃ ይጠብቁኝ ልሂድ። ለስንት ሰው ነው የፈለጉት?
እ?
ለስንት ሰው ነው?
ሶስት ሰው ነበር።
ሶስቱም አዳልት ናቸው?
እ?
ሶስቱም ትልቅ ሰው ናቸው?
አዎ፣ ሴቶች ናቸው።
እሺ ደርሶ መልስ ነው የፈለጉት አይደል?
እ?
ደርሶ መልስ ነው የፈለጉት?
መልስ ነው። ቀጥታ ነው። ቀጥታ ነው።
አዎ ሳይሆን መሄጃና መመለሻ ማለት ነው።
አይ መሄጃ ብቻ ነው መሰለኝ።
መሄጃ ብቻ።
አዎ፣
እሺ እ፣ መሄጃ መች ነው መሄድ የሚፈልጉት?
ለነገ ሂሳቡን ንገረኝና ለነገ ነው የምፈልገው።
ነገ። እሺ አንድ ደቂቃ